እውነት፣ ፍቅር፣ ሰላም፣ ጤና ለአዳም እንኳን ሰው እንስሳም የፈጠረው ሰራዊቱ ዱር አራዊቱ ምን አስተከዘ ከሐዘን ዋሻው የኔ ሆድ ባሻ ባሻው ይደሰት ልብህ ከቶ እንዳይከፋው አዝነን አከፋው ቢከፋም ቢለማም ያለን ኑሮ ምን ባይቀና ጉናተ ጤና ቸር አስብበት በሰጠህ ዕድሜ አይዞህ ወንድሜ ድንገት ቢከፋ ባይቀና ኑሮ በስቻልም ጊዜ የማይፈታው ምንም የለም። ጊዜማ አሁን ነው፣ ትላንት ሆኖ ቀሪ የነገው ቀን ሰሪ አመት ያህላል ቀን እየዞረ ዛሬም ራሱ ነገ ነበረ። የጊዜ ሚዛን አይላወስም። ዛሬን የሌለ ለነገ አይደርስም። ሳዝናሉል ሳላቅ ማደር የኔ ነው በቃ አልሰትም ዛሬ አይዞህ ልቤ አይዞህ አይዞህ ልቤ አይዞህ አይዞህ ልቤ አይዞህ አይዞህ ልቤ አይዞህ ባሻው ይደሰት ልብሽ ከቶ እንዳይከፋው አዝኖ ላይ ገፋ ቢከፋ ቢለማም ያለ ኖሮች ምን ባይቀና ሰርካን ሲደና ፍቅርን ሳይበት ኖሪና ባለም አንቺን አጥቀነ ቀኑ ቢመሻሽ ብለሽ አትስኪፋኖስ የለም ፀሐይ ነሽና ለዚች ዓለም ዛሬን አምሪበት ለኩሽና ተስፋ ነገም እንዳይጠፋ አመት ያህላል ቀን እየዞረ ዛሬም ራሱ ነገ ነበረ። የጊዜ ሚዛን አይላወስም። ዛሬን የሌለ ለነገ አይደርስም። ሳዝናሉል ሳላቅ ማደር የኔ ነው በቃ አልሰጥም ዛሬ አይዞህ ልቤ አይዞህ